ጀነት ከተመችቶ
እንዴት ነሽ? ሰላም ነው።
እግዚአብሔር ይመስገን።
ናርዶስ እባላለሁ። የወጌሻ ሶስት ተማሪ ነበርኩኝ። በቅርብ ነው graduate ያደረግነው እና እሺ
information ፈልጌ ነበረ። ዩቲዩብ already እዛ ከተማርኩ በኋላ account ከፍቼ ነበረ እሺ
እና አሁን already ቪዲዮ ምናምን upload እያደረኩ ነበርና monetization ላከልኝ ማለት ነው። ይሄ ነው አቤት እሺ
እና ይሄንን ነገር እንዴት ነው apply ማድረግ የምችለው? ማለት information ኡን ፈልጌ ነው ተሳስቼ ሌላ ነገር ነክቼ ደግሞ በኋላ እንትን እንዳለ detail የሚነግረኝ ሰው አለ ወይ ለማለት ያክል ነው። ይችኛዋ እንዴት apply እንደማደርግ ማለት ነው።
ምናልባት በዩቲዩብ አካዳሚ ላይ ገብተው የተለቀቁ ትምህርቶች አሉ። እነዛን ማየት ይችላሉ። በዩቲዩብ አካዳሚ ብለው ገብተው ያው ከተማራችሁ ውጪ ያልኩት እዛ ላይ የተለቀቁ ቪዲዮዎች አሉ። እነሱን ማየት ይችላሉ።
okay ሌላ ሰው አታገናኝም። ቪዲዮዎች አሁን እየተማርነው ላይም እቺ የእቺኛዋ part የለችም የመጨረሻዋ እና ለዛ ነው ምናልባት አሁን ይቺኛዋን ትክክለኛ information የሚነግረኝ ሰው ፈልጌ ነው። ምናልሽኝ ቀጥታ ማገናኘት አይቻልም። ግን ምናልባት ወይ search አድርገው ወይ ይዩና ይደውሉልኝ ብለን ጠይቄ ልንገሮት።
በቃ ስልኬን ያዡና ማኪንም ማናግሪያትና ያው የወጌሻ ሶስት ናት ምናምን ብለሽ ትደውልኝ ነበረ እንድሳተፍ አንዳንድ እንትኖች ላይ ጠይቃ እንድትነግረኝ።
እሺ እሺ፣ ማን ልበል ስሞትን?
ናርዶስ ሀብታሙ
monetization apply ለማድረግ ነው ያለው ጥያቄዎች?
አዎ apply ለማድረግ አዎ ትክክለኛ information እንዴት ምን አይነት step ነው መሄድ ያለብኝ የሚለው የሚነግረኝ ሰው ፈልጌ
እናሳውቁታለን ካለ ይሄን ስልክ ስልኬ ልንገርሽ እሺ ዜሮ ዘጠኝ ስልሳ አንድ እሺ ዜሮ ስድስት
እሺ አርባ ዘጠኝ
እሺ ዜሮ ስምንት
እሺ እናመሰግናለን። እናሳውቆታለን ግን ዶንኪቲቭ አካዳሚ ገብተው ይዩ። ለማንኛውም እዛ ላይ ያሉ ጊዜዎችን ይመልከቱ።
እሺ እሺ